አጋጣሚ በጣም ገርሞኝ ነው።
hello አቤት። ወይ
ሻሚ ስልኳ አያነሳም።
እ ሻሚ ስልኳ አያነሳም።
ሻሚ አዎ ስልኳ አያነሳም።
ለምን ፈለጋችሁት?
አምባሳደር ሽንት ቤት ሊጠቀሙ ፈልጎ ውሃ የለችም።
እስቲ እኔ ወጥቻለሁ። ታች ውረጂ አለ። አሁን አይቻለሁ። ወይ ሰዎችን ልኪ።
ታችማ እህ ወጥተሻል።
አይ ዘጠነኛ ላይ ማለት ነው። አዎ እኔ ወጥቻለሁ።
እሺ በቃ ልክ አለሁ አንድ እሺ ልጆችን ላይ እሺ ቻው።
እሺ